hello
hello ይሰማል?
ይሰማኛል። መሰረት ነኝ። ምን ልታዘዝህ?
መሲ ሀምሳ ዘጠኝ አርባ ሰባት
ሀምሳ ዘጠኝ አርባ ሰባት ምን ሆነብህ?
አንደኛ አልደረስም ምግብ ቤት ሰዓት ያዥልኝ፣ ሁለተኛ ደግሞ extra አለው
እኮ extra ካለው እኮ እናንተ ከፍላ ከዛ ከተማ ለምትቀበሉ ታውቃለህ። ስምህ ማን ነው?
እኮ ከዛው ቢሮ ነው ጠይቂያቸው እስኪ። እነሱ ነው የሚከፍሉኝ፣ እኔ ከፍዬ ላውጣው። ቡሽራ
ስምህ ቡፍራ ነህ?
ቢሮ
ቡፍራ
አ ሄሎ እንትን ይኸውልህ ወየ፣ extra ወየ።
ካለ ማለት ነው አንተ ትከፍልና ከዛ ትቀበላቸዋለህ ማለት ነው። የከፈልከው ከዛ ከ customer ነው የምቀበለው?
አዎ ከ customer ነው የምትቀበለው።
እሺ፣ እሺ። ሌላ ልንገርሽ፣
እሺ ሀምሳ ሀምሳ ስምንት ሰማንያ ሶስት ይሄ ኤርሚያስ
ሀምሳ ስምንት አልታዘዘም እያለሽ ሰማንያ ሀምሳ ሶስት ስምንት ሰማንያ ሶስት ሀምሳ ስምንት ሰማንያ ማነው ሶስት ስሙ? ስሙ ማነው?
ኤርሚያስ ሞተረኛው ሞተረኛው ኤርሚያስ
ቆይ እሺ የሞተረኛ አልታዘዘም ነው እያሉ።
ኤርሚያስ ነው
የእኔውም የእሱም ሞተረኛ ነው።
እኮ ያንተ አዎ፣ የሞተ- አልደረሰልኝም ነው አይደል?
አዎ አልደረሰም ነው። የእሱ ደግሞ አልታዘዘም።
እሺ ያንተን አልደ- አልደረሰም በሚለው አሳውቃለሁ። ያልታዘዘውን ደግሞ ጠይቃለሁ። ወይ ኤርሚ እ እ? ምን አልከኝ ኤርሚ? እ? ወይኔ ምን ነው በኢየሱስ ኤርሚ ሀምሳ ስምንት ሰማንያ ሶስት ነው ያንተ አይደል? ኤርሚያስ ወይኔ
ሄሎ አልታዘዘም ያንተ ኤርሚ
ሀምሳ ስምንት ኤርሚያስ አልታዘዘም ያንተ
ሀምሳ ስምንት አልታዘዘም ተሰርዟል? አዎ ተሰርዟል።
ኧረ በቃ ተይ።
አውጡልኝ። እኔ ወደ ቤት በቃ
ኧረ ምንድን ነው የሚሉኝ እነዚህ ልጆች በእግዚአብሔር ስም ኤርሚያስ
እ- እ- ቡሽራ ነኝ።
ወይ ኤርሚያስ
ምን ልበልልሽ? መ- መሰረት